ጤና ይስጥልኝ። በስቤስ ከዳር ነኝ እባክዎ ምን ልርዳዎ? ሄሎ ሄሎ ሲስተር፣ አቤት የኔ ብር ከት የኔ አካውንት ደስበት ብር እሺ።
ጠፋ። እስካሁን ብር ብር ጠፋ። ስድስት መቶ ብር ውብቾ አካውንት አይደረችም።
ወጪ አድርገህ ነው?
ሀ ወጣት ነበርኳ።
እሺ አንዴ ጠብቁኝ። እሺ ውስደሮ ሲደረስ ውስደሮ ሲያልቅ አካውንት አይገባም።
እሺ በስበት ራሱ የለም አካውንት አንዴ ስድስት ቆይ መቶ ነበር።
እ- ይኸውልህ አንዴ ቆይ ጠብቁኝና ወጪና ገቢ የሚያስተናግድ ሰው ልጠ- ል- ላስተላልፍልህ። እሺ አንዴ ጠብቀኝ።
እ፣ ሶስት ቀን አራት ቀን ደረሰው አሁን
ሄሎ ሄሎ ቤስት ቤት ስልክ ቁጥር ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
አስራ አምስት አሁንም አ- አስራ አምስት አስራ አምስት እሺ ሀያ ሀያ ሶስት
ስንት ብር ነው?
ስድስት መቶ እሺ ጠብቀኝ።
የ December ሰባት ነበርኳ።
ቀኑ December ሰባት ነው።
ዲሴምበር ሰባት
ዲሴምበር ሰባት ኦኬ።
አ፣
እሺ ሄሎ ሄሎ የሰማ የ December ስድስት ስድስት መቶ ብር እኮ ገብቷል።
ከየት ገባ?
መሐመድ መሐመድ- የሚል account አ- አካውንት ነምበሩ መሐመድ መሐመድ ፋራ መሐመድ ብቻ ነው የሚለው account number ኡ ደግሞ አንድ ሺ አስራ ስምንት ሀምሳ ሶስት ሰላሳ አምስት ሰባት አስራ ስድስት በዚህ account ገብቷል።
እሺ እሺ እናመሰግናለን። መልካም ቀን።
አመሰግናለሁ ሲስተር።
እሺ